የአገር ቤት ወጣት ናት የተዋደደች የተደነቀች ጨዋነት፣ ደግነት ፍቅር የተሞላች ፍቅር የተሞላች ደማምናት ቀለመ ወርቅ ናት የአገር ቤቷ ልጅ በጌጠማው መሃል እንድትበል ፈልጋ ነዶን አቋርጣ በሰርዶ ተሰርጣ ዋርካተ ተልላ ካደየ ወልደምቃ ነጥራታ ብራለች ትታያለች ጠልቃ ዋልታረ ሰፈሩን አድማጊው ተጠሬ ደግነት ጨዋነት ሞልቷታ በዳሬ አድጋ በውዳሴ ተመረቃ ኗሬ ሸንጎ ፈረደላት ሳትሻ ምስታሬ የአገር ቤት ወጣት ናት የተወደደች የተመረቀች ጨዋነት፣ ደግነት ፍቅር የተሞላች ፍቅር የተሞላች ደማምናት ቀለመ ወርቅ ናት የአገር ቤቷ ልጅ ጤና አዳም ናት እሷ የጠራች ወለላ በሰንደዶ አጀብ የጎላች ላለላ ታየቅ ዳር ተፈጥራ ከማማው ላይ ውላ ዋጅታት ሸኛለች ታጸድቃለች ገላ ቡራክ የተሰጣን ውበት የተቸረች ሞያ የዘራባት በእምነቷ ያደረች ትህትና ጌጣ ከድክመት የራቀች ዳሳን ጣላ ሰርታ ፍቅር የዘከረች የአገር ቤት ወጣት ናት የተወደደች የተወደደች ጨዋነት፣ ደግነት ፍቅር የተሞላች ፍቅር የተሞላች ደማምናት ቀለመ ወርቅ ናት ባለሙያም ነች። እስኪ በይ ነይና ላጫውትሽ በቅጡ መቼ በጃል ብለሽ ለብቻ ቢያጌጡ ማተብ ናፍቆታሽ አልቦሽቆ ልላቶ ሳይሻ ደከመኝ የገላሽ ድምቀቱ ስትሄድ ስትቀመጥ ደግሞም ስትነሳ ሳይወት የምታፈስ ቀጭንኮ ታለብሳ መለከት ቢነፋም ቢተራም ሰፈሩ አድማ ጠፈሩ